ሄሎ ጤና ይስጥልን ቤት ቤት
ሰላም እንደነሽ?
አቤት አው እኔ የሆነ ብር ጠፋኝ ታውቃለህ?
እሺ ዘጠና ብር ወደ ፌስቲፔስ ልኮ አቃ ቤዝ እንድገባ አሁን እናንተ ደውሎ ሜሴጅ ላክልኝ ብለሽ ሜሴጁን ላክ።
ማን ልበል ስምንሽ ማን ብለህን ይላካው
አይ እኔ ይሄ ስልክ ቁጥር ወደ ፌስቲፔስ ወደ ጌም መጫወት ፈልገው ነበረኝ።
እሺ
ከዛ ብሩም deposit ብዬ አጣው።
deposit ብለህ አጣ አዎ
እሺ እኮ message የለም እንዴ ታዲያ message ከየት ነው deposit ያደረግከው ይሄ ስልክ ቁጥር ነው
እኮ ከ CBE ነው ወይስ ከምንድን ነው ያደረግ ከቴሌብር ከቴሌ ብር ከቴሌብር አይደል እኮ የቴሌብር message ሊኖር ይገባላ message ኡ ላኩልኝ።
እኮ ቴሌብር message ኦች ልከውልሃል አዎ እሺ እሱን ነው የምትልክልለኛ እኮ እ እሱን ላክልለኛ
ላከው አሁን ወደ እናንተ ላከው።
እኮ ማን ነው ስም እሺ አብዱላሂ ሐሰን አብዱላሂ ሀሰን አዎ
አብዱላሂ ሀሰን የሚል እሺ አብዱላሂን hi በል እስቲ እ እንዳገኘው እ hi በለኝ ቴሌግራም ላይ hi በለኝ እሺ እንዳገኘው
ሀይ አዎ ሀይ ብለህ ጻፍልኝ ቴሌግራም ላይ
ይሄ ስልክ ቁጥር ነው?
አይ አይደለም ይሄኛ የላኩበት አሁን message ልክ ያለ ያልከኝ ያለ አይደለ አዎ ሜሴጅ በላክበት ቁጥር ላይ ሀይ በለኝ ሀይ አዎ ሀይ በልና ጻፍ
እሺ እሺ